ጤና ይስጥልኝ የኢቴቴ በራ መረጃ ማዕከል ባኮ ጥምን ደርሰውት ሄሎ ጤና ይስጥልኝ እንዴት ነህ ሰላም አለሁ ነገ አስር ሰዓት ላይ ይኖራል እንዴ ከጅማ ወደ አዲስ አበባ
ከጅማ ወደ አዲስ አበባ አዎ ከጅማ ወደ አዲስ አበባ እሺ ሂድና ነገ ጠብቁኝ
ይህና እንዴት ትልክልኛለህ እሺ እዚሁ አስር ሰዓት- ከአስር ሰዓት እስከ አስር ከሀያ ባለው ውስጥ የመምጫ ብቻ ነው የፈለጉት ና መምጫ ብቻ
እሺ አንዴ ሊሉት ይጠብቁኛል
ችግር የለውም እሺ ከጅማ ወደ አዲስ አበባ አይደል አዎ ከጅማ ወደ አዲስ አበባ የ- ይቅርታ የስንት ሰዓት ነበር ያሉኝ አስር ሰዓት አስር ሰዓት አዎ እሺ አስር ሰዓት ካለ የሚነሳ አንድ በረራ አለ
Okay
ይቅርታ አስር ሰዓት የሚነሳ ሳይሆን እ
ሰባት ሰዓት ተኩልና አስራ አንድ ሰዓት ከሃያ የሚነሳ ነው ያለው።
በቃ አስራ አንድ ሰዓት ሀያ Okay፣ አስራ አንድ ሰዓት ከሃያ ላይ የሚነሳው ዋጋው ዘጠኝ ሺህ አንድ መቶ ሰባ አምስት ይቅርታ አራት ሺህ አንድ መቶ ሰባ ስምንት ነው።
እንዴ በጣም ተወደደ እሺ ምናምን አለበት
አይ፣ ግን እያሳየን ያለው price ይሄ ነው።
በቃ እሺ እንትኑን ትልክልኛለህ ምን ነው እ ያር ኮዱ
ምን አሉኝ? ይቅርታ
ቲኤ እንትኑ አር ኤን ፒ ኮዱ
ፔናሩን አዎ ራሶት ነው መክፈል የሚፈልጉት
አዎ ለሰው ነው ስሙ ለቴክስት
እሺ፣ ቡክ ቡክ ላድርግልዎት ታዲያ በቃ ቡክ ማድረግ ትችላለህ ስንት ሰዓት- አራት ሺህ ስንት አልከኝ አራት ሺህ አንድ መቶ ሰባ ስምንት አራት ሺህ አንድ መቶ ሰባ ስምንት አዎ በቃ book አድርግልኝ በዚህ ስልክ
ከዛ P PNR ኡም ላይ ላክልዎት።
በዚህ ስልክ ላይ ላክልኝ ችግር የለውም ቴሌግራም ይጠቀማሉ አዎ አዎ
በዚህ ስልክ አዎ እሺ ሙሉ ስሙ የተጓዥ ሙሉ ስም ይነግሩኛል?
እ እሺ ተጓዥ ሙሉ ስም እ ቆይ የአባቱን ስም አላውቅም አንዴ check አድርጌ ልንገርህ እሺ እን- መልሼ መልሼ ልደውል ቆይ አይ ከ- ከሚደውሉልኝ ቴሌግራም ላይ እ።
ሀይ- ሀይለ በሎትና እዛ ላይ
በጣም ጥሩ እሺ፣ የተጓዥ ሙሉ ስም ከነአያት አብሮ ይልኩልኛል።
በጣም ጥሩ እሺ፣ እሺ።
እሺ ተደውሉና አመሰግናለን። መልካም ቀን።